hello እሺ
አሪፍ እና ስራ ፈልጌ ነበር።
እሺ፣ ሙሉ ስሞትን ይንገሩኝ።
ታምራት ይቅርታ ማን አሉኝ?
ምህረት ታምራት
እድሜው ስንት ነው? ምህረት እ ሀያ አምስት
በዚህ ስልክ ቁጥር ይገኛሉ?
አዎ እሺ፣ መስራት የሚችሉትን ስራና ሙያ ልምዶትን ይንገሩኝ።
እሺ ጥፍር ስራ ነው
የስንት ጊዜ ልምድ አሉት?
የሁለት ወር
እሺ፣ ከዚህ ውጭ ሌላ የሚሰሩት ስራ አለ?
አይ ሌላ የለም እሺ፣ ስለኛ መረጃ ከየት አግኝተው ነበር የደወሉት?
ተለጥፎ አይቼ
እሺ ሙሉ መረጃዎትን ሞልቻለሁ። ነገር ግን ወደ ስራ ገበያው ለመግባት አንድ ቀን ወደ ቢሮ መምጣትና መመዝገብ ይኖርቦታል። ቢሮአችን የሚገኘው ጎተራ ፔፕሲ ፋብሪካው አካባቢ ነው። ምዝገባ የምናካሄደው ማክሰኞና ሐሙስ ጠዋት ሁለት ሰዓት ነው። መቼ ይመጣሉ? ለመቼ ቀጠሮ ላይ ያዘሉት?
መቼ ነሽ? ለማክሰኞ እና መቼ?
ማክሰኞና ሐሙስ ጠዋት ሁለት ሰዓት ተኩል ላይ
እሺ ነገ ለማክሰኞ እሺ
ለነገ ነው ለቀጣይ ማክሰኞ?
አይ ለነገ ማክሰኞ እሺ ለነገ ጠዋት ሁለት ሰዓት ተኩል ላይ ቀጠሮ ይዝሎታለሁኝ። አድራሻችንን በ text እልክሎታለሁኝ። ሳያረፍዱ ጠዋት ሁለት ተኩል ላይ ይምጡ። ምናልባት ቦታው ግር ካሉት አድራ- አማራጭ ቁጥሮች ስላሉ በዛ መደወል ይችላሉ።
እሺ
እሺ መልካም ቀን ይሁንልዎት።
አሜን